Kilómetros Savini. Раз, Ольга. ስንታስብ ሄሎ
ወይ ይሰማኛል።
እና እሺ ጨርሻለሁ።
ማጸደቀ ነህ አ ጥሩ
እ? ስልሳ ሁለት ስልሳ ስልሳ አርባ ሁለት ሁለት አርባ አርባ ሁለት ሁለት እኔ አውቄ ያለሁ እኮ ከቅድሙ በእናንተ ሎኬሽን ሳይሆን እኔ በራሴ ስልክ ደውዬ ስልኩን ስነካው ነው የቆጠረው።
መስቀል ፍላወር ናት ነው ያልከኝ አይደለ? እኔ customer location ቀይራለች ብለኸኛል።
ማለትም customer location ቀይራለች አላልኩሽም። አንዳንዴ መስቀል ፍላወር ናት ነው ያልከኝ። ከመስቀል ፍላወር ለክቼ ነገርኩ ስንት ኪሎ ሜትር ነው። ዞሮ ዞሮ አሁን ጸደቀ ሰጥተሃታል አይደለ? መለውጥ የለውም
ነው ግን ያው አንዳንዴ ለእውነታም ቅድም እኮ ታዲያ ለምን customer መስቀል ፍላወር አይደለችም አላልክም? መስቀል ፍላወር ናት ብለህ በመስቀል ፍላወር አይደል የለካውልህ?
ነው ግን ያው ባለቀ ሰዓት ምንም ማድረግ አልችልም ብዬ ዝም አልኩኝ።
በቃ እሺ። ኮ- complete ዞሮ ይባላል።
ዞሮ በእኔ ሎር ላሳየም በእኔ ስልክ location ኑን ስነካው እሷ ወዳለችበት ስነካው እም።
እንደዛ ነው ያሳየው። አሁን ሲሄድ እኮ ስለዚህ የት- አንተ እኮ ገና እዛ መስቀል ፍላወርም ስትደርስ እኮ መስቀል ፍላወር አይደለችም ማለት ትችላለህ አይደለ?
ነው ብያለሁ። እሱንማ
እ?
እሱንማ ብያለሁ ለአንቺ ባልልም
እሺ ለማንኛውም በቃ እልልሃለኝ complete ጸደቀቻው።
እሺ በቃ ደህና ደሪ ካልደ- ከደወልኩ ደወልኩ ካልደወልኩ ደህና ደሩ እ?
ከደወልኩም ደወልኩ ካልደወልኩም ደህና ደሩ ደህና ደርሽ።
እሺ